ሰላም ጤና ይስጥልን። ጭብጭብ እባክዎ ምን ልርዳዎ? ሄሎ ግሩፕ ላ ሄሎ ሄሎ፣ አቤት
ጤና ይስጥልን።
ሰላም አብሮ ይስጥልንማ።
አለን እግዚአብሔር ይመስገን። ቺፕ ቺፕን የደወልኩት አይደል?
አዎ ችብችብ
በስህተት ሌላ ሰው ጋር ግሩፕ ላይ ገብቼ ምንድን ነው የማደርገው?
ሌላ ምን አሉ?
ሌላ ግሩፕ ላይ ገብቼ በስህተት ቲማቲም አፍዤ እሺ
ማለት አላቃትም። ወደ ፍፌ አካባቢ ነች እሷ። እኔ ደግሞ ወደ በዚህ ሰፈር ቁጥር ነው ነኝ።
order ያደረጉት።
አዎ አዎ።
ደውለውላት ነበር ከሴትዮዋ ጋር።
ስልኳን በምንም ላገኝ አልቻልኩም።
ፈለቀች አዎ ፈለቀች ቲማቲም ነው ያሉ።
እ?
የቲማቲም product ነው ያሉ።
አዎ ቲማቲም product አምስት ኪሎ።
okay አለም ላይ ነው የገቡት አይደለ?
አዎ
okay ያለምን ቁጥር ልስጦትና ያዋሯት
እሺ።
ዜሮ ዘጠኝ አስራ ሶስት
አስራ ሶስት ሰላሳ ሰባት ሰላሳ ሰባት አርባ አምስት ስልሳ
አርባ አምስት ስልሳ ይደውሉላት።
እ፣ እሺ